ጤና ይስጥልኝ ለቪዛ ፈቲያኔ ባኮተ ምን አይነት የጉዞ መረጃ ልስጦ?
ሰላም እንዴት ነሽ?
እንዴት ነሽ ደንበኛችን?
እናንተ ጋር cheapest flight ticket ማግኘት እችላለሁ? እንዲሁ check እንዳረግልሽ ትፈልጋለሽ? check እንዳረግልሽ ትፈልጋለሽ?
አዎ አዎ price ኡን አይቼ በዛ book ታደርጋላችሁ ወይንስ እናንተ just information ብቻ ነው?
information ነው የምናው። የት ነው?
እሺ ከአዲስ አበባ ወደ ካናዳ ቶሮንቶ ማለት ነው።
እሺ ከአዲስ አበባ ተራንቶ መች ነው?
November ሰላሳ መነሻ ይሆንና return ኡ ደግሞ February ሶስት
እሺ ደንበኛችን መነሻ መች ነው ያልሽኝ?
November በስ- ሰላሳ እሺ November ሰላሳ return መች ነው የፈለግሽው?
February ሶስት February ሶስት ዋን ዌይ ነው? ኦኬ አይ ቤት ደርሶ መልስ ጌት ማለት ነው።